I know. መሳይ እየደወልኩለት ነው። ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
ሄሎ፣ ያሰማ
ይሰማል? ደመኛችሁ ይሰማታል?
ይሰማ
ደመኛችሁ መስመር ላይ አሉ?
ዳ መስመር ላይ ነው። ሄሎ እሱ ደመኛችን ደውለው መስመሩ ተቋረጠ። ከአሪፍ ነው ደውለው።
ዳ ደውዬ ነው።
እሺ ደመኛችን ምን ነበረ?
ለምን እንትን እየተጫወትኩኝ ሮኬት እየተጫወትኩኝ ከዛ በኋላ ካሻውት ስለው ገንዘቡን የበለውትን ገንዘብ አያመ- እንዳገ- እንደገና ደግሞ ሳልመድብ ማ- መድቤ ታ- ታይም አውት ይላል ሳይመድብ። ከዛ በኋላ ገንዘቡን ይቆርጠዋል ሳያጫውተኝ ማለት ነው።
እሺ ደንበኛችን አካውንቱ ላይ ያለ ከሆነ እንደዚህ አይነት ችግር እያጋጠሙት ያለው እዛው እየተጫወቱበት ያሉትን betting site ያናግሩ።
እኮ በእኛ በወንድ በኩል- ማለ በወንድ ነው የማገኛቸው።
እህ፣ የት ነው የጫወት? ምን ላይ ነው እየተጫወቱ የነበረው?
ዳሽ ዳሽ ቤት እንደዛ ሆነ ዳሽ ቤት ነው የሚያናገሩት። ስልክ ቁጥራቸውን ወይ ዌብሳይታቸው ላይ ያገኟቸዋል፣ ወይም ደግሞ በቴሌግራም ቻናላቸው ላይ ማናገር ይችላሉ።
ስልክ ቁጥራቸውን የት ነው የማገኘው?
ዌብሳይታቸው ላይ ቢገቡ ያገኙታለን ብያቸው።
ማለት ቴሌግራም ላይ ነው website ስትልበኝ website ላይ ማለት የሚጫወቱበት site አለ አይደለ?
ዳ እዛ ላይ ቢገቡ ያገኙታል። check ያድርጉ።
ስልክ ቁጥራቸው አለ ዛሬ
ዌብሳይታቸው ላይ ያገኙታል ስልክ ቁጥራቸውን። እሺ፣ መልካም ቀን ይሁንላችሁ።